Hello? Hello? Hello, ይሰማችኋል? ሄሎ
ሄሎ ሰላም ጤና ይስጥልኝ። እንዴት ዋልክ?
ሰላም
ከ STEM for Kids ነው የምደውልልህ። የፌስቡክ message አችን ላይ ስልክህን ተውልን ነበረ።
ሌላ ሰው ነው ዘግበው እኔ አይደለም
እሺ ከፌስቡክ message ላይ አብዲ አብደላ የሚል ስም ያለው ሰው ለ- አዎ።
ለ STEM for Kids ፕሮግራም interested ሆኖ message ልኮልን ነበረ። እርስዎ ኖት?
አዎ።
እሺ እ፣ ልጆች አሉት። computer programming፣ robotics እና engineering ስልጠና ነው የሚሰጠው። STEM for Kids የአሜሪካን ሀገር franchise company ነው። ልጆች አሉት።
አዎ።
እሺ የት አካባቢ ነው የሚገኙት?
ድሬዳዋ
ምን አሉኝ?
ድሬዳዋ ድሬዳዋ ድሬዳዋ።
አዎ።
እሺ የፕሮግራማችን አዲስ አበባ ስለሆነ ድሬዳዋ ሲጀመር እንደ ጉስጦታለን።
እሺ፣ እሺ። እሺ፣ አመሰግናለሁ